ይቅርታ ተቋረጠ። ስልሳ ሁለት A A
ቆይ ስልሳ ሁለት ስልሳ ሁለት ምንድን ነው እያቆምኩት? ስልሳ A A?
ስልሳ ሁለት A አ A A ነው ያልከኝ።
A A ሳይሆን A ስልሳ ሁለት A እሺ ስድስት እሺ
C
እሺ B
እሺ
F C
F C አንድ የተቋረጠ ጨዋታ አለ- አለው አይደለ?
አረ ተቋርጦ አይደለም ሁሉም አልቋል። የማን የተቋርጠው?
የግራንዳ እና ቢልባኦ
እ እ? አትሌቲክ ቢልቦ አለቀ እኮ። አንድ ባዶ አልቋል እኮ ጨዋታ አለቀ መሰለኝ። ለእሱ ነው የተያዘው። ችግር የለውም በቃ።
ባለ ጊዜው እና ሀያ አራት ሰዓት መጠበቅ አለብህ። ከዛ ቆይ ገንዘቤን እንዳለ በላችሁ። እኔ በምን ልመድብ? ቆይ እ?
በምን ልመድብ? እኔ እስከ ሀያ አራት ሰዓት አይ ጠብቀው በቃ እሱ አሁን እንትን ይላል ይለቃል።
አመሰግናለሁ፣ አመሰግናለሁ።
አመሰግናለች። መልካም ቀን